ሄሎ hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ስኬት ቴክኖሎጂ ነው። ምን ልርዳ?
ደውለሽ እኮ ነው አንቺ። ምን ልርዳት?
እ እኮ ትላንት ተደውሎ ነበር። ምን ነበረ?
ማን የደወለው? በዚህ ስልክ እም
እንጃ። እኔ- ሌላ ሰው ደውሎ ሊሆን ይችላል።
እሺ፣ እኮ ስኬት ቴክኖሎጂ ነው። ምን ልርዳ ብዬ ነው።
እሺ፣ አይ እኔ እንጃ።
cash register machine፣ እ?
የ cash register machine ቦታ ነው።
OK፣ አይ እኔ እንጃ። ይሄ መስሪያ ቤት ስለሆነ ብዙ ሰው ሊደውል ይችላል ስልኩ።
በቃ እሺ።
እሺ፣ እሺ፣ እሺ።